ሄሎ ሀዋሳ ይክፈለኝ።
ሰላም ወስጤት አስራ ሁለት ዘጠና ሶስት ስልክ እያነሳልኝ አይደለም ከስተመር አስራ ሁለት ዘጠና ሶስት ዘጠና ሶስት ስምህ ማን ነው?
ዳንኤል ዳንኤል። እሺ በቃ ዲራራ የለኝ እ እ ዳንኤል ዲራር
እ ቲም ሊደር
ቲም ሊደር። እሺ በቃ ዳንኤል አለማየሁ ማለት ነው።
ዳንኤል አለማየሁ። እሺ ደውልልኝ።
አስር እሺ የለኝም።
ከአስር ደቂቃ በኋላ አስር ደቂቃ ሙሉ ልቆም አዎ ኧረ አስቴት ተይ በማርያም ሌላ order እንኳን ሊያዝ ምግብ ቤት እኮ ይዤ ወጥቻለሁ። በሩ ላይ ነው ያለው ስኙላ ይሄ በእናትህ ደግሞ ግዴታ አስር ደቂቃ መጠበቅ አለብህ።
አይ እሺ ሰላሳ ደቂቃ ነው ሀያ ደቂቃ ላይ ደውልሻለሁ።
አስራ ሁለት አስራ አስራ ሁለት ሁለት ዘጠና ሶስት ነው አስራ ሁለት ዘጠና ሶስት አዎ።
ሶስት አዎ። በቃ እሺ እሺ ሌላ order ደውልልኝ።
ጫፍኩትን ይኸው ታስወጭሽ
ኧረ የምሬ ነው አያነሳም ላይ ከሰራ አይሰራም ነው።
ስልኩ እሺ አያነሳም አይሰራም ዳኒ።
አያነሳም አያነሳም በቃ እሺ ግዴታ ስለሆነ ነው። እሺ መልስ ኧረ አይሰጡንም ጠብታ ከአስር ቤጣ ደቂቃ የለውም በፊት። እሺ እሺ። ወይ ቻው